Hello ገዛኸኝ? አስቴር ፕላዛ ነው ያለችው? አስቴር ፕላዛ ነው ያለችው customer ዋ?
አስቴር ፕላዛ ነኝ ብለኛለች። ደውያታለሁ። በእናትህ ዜሮ አንድ ነው የሚለው አይተኛል።
አዎ በቃ ይኸው አስር ብር ጭማሪ አለው። እሺ
ሀያ ሀያ አምስት ብር ነው የሚጨምረው። ሀያ ብር ሀያ አምስት እ ብር ሀያ ብር አይደለም ኧረ ጨምሪ።
አስር ብር ነው እንዴ? አስር ብር ነው ጭማሪው። location አስር ብር?
አስጠይቄ ነው። አዎ ሀምሳ አምስት ስላልጠየቅሽ ያስር ሆኗል። ሀምሳ አምስት ሆኗል ገዛኝ።
እሺ፣ ለጥያቄው
ወይ በቃ እሺ በል
መንገድ ዝግ ነው።
እ
መንገድ ዝግ ነው ማለት ማር የለም እሱ የለም።
እውነት አፍሪካ ህብረት ትዘባለች።
እሺ ለዲስፓቸሮች ሰጥልሃለሁ። እሺ አይ ነግሪያቸዋለሁ።
እና- እንግዲህ እነሱ እ፣
እ፣ በቃ እሺ ቀስ እያልክ ሂድ እንግዲህ እሺ